hello ጤና ይስጥልኝ ቤስት ቤት
ሰላም ነው። ዚያድ ነኝ።
እሺ
ማለት ባለፈው የጠየኳችሁን ጥያቄ መልስ አልሰጣችሁኝም ብዬ ነው።
እሺ ዚያድ ምንድን ነበር?
ማለት እዚህ ስለተከፈተው ሱቅ ማለት ነው።
okay አ ከጎኔ ሱቅ ተከፍቷል ብለህ ነበር፣ አሳውቀህ ነበር።
አዎ ማለት ከተማዋ ትልቅ ቢሆን ኖሮ እኮ ማለት normal ነበር። ታውቂያለሽ፣ አዎ እሺ ይሄን ያህል ሶስት አመት ገንብቼበት ደግሞ ሌላ ሰው መጥቶ እንትን ሲልበት በጣም ነው የሚከብደው። ከአንድም ሶስት ሱቅ ይዤ ማለት ነው።
okay መልስ አልተሰጠህም? እ፣ እንደዛ ካልክ በኋላ ማንም መልስ አልሰጠኝም። ልጁ ስራ ጀምሯል።
okay አይ ደውለህ ነበር ብዬ ነው አይደለ? አሳውቀህ አዎ ደውዬ ነበር፣ ደጋግሜም text ም ጽፌ ነበረ እሺ
ነግረ አልበለዚያ እኔ ስልሽ በአንድ ድርጅት ላይ በአንድ ከተማ ላይ ሁለት ቦታ መወዳደር አልፈልግም እኔ። ምክንያቱም እዚህ ጋር በጣም ብዙ ድርጅቶች ነው ያሉት፣ ሌሎች ሌሎች ማለት ነው።
እሺ እና ኦንላይን ስከፍት እንዴት አድርጌ እንደምከፍት ማለት ምን ያህል customer እንዳለ እዩት እዛ ላይ ማለት ነው።
okay እሺ እ፣ በቃ በኋላ ልደ- ልደውልልህ መልሼ
እሺ
እሺ